ጎርም
ጤና ይስጥልን ቤስትሪት ረዲት ነኝ የምንደርደው ሰላም ነሽ ቢዱ ሰላም ነው አለን አልባንሰሩ ትላንትና ማ- ማታ ሁለት ሺህ አይቼው አልገባልኝም ብሩ
እሺ አሁን የደወልክበት ነው የቤስት ቤት ቁጥር አዎ ለንበርካቶ ያራ አዎ
ስንት ብር ነው
ሁለት ሺህ
እሺ፣ process ላይ ነው እሺ ትንሽ ሳንቲም ቢያስቸግሯቸው ስለነበረ ነው እንደተስተካከለ ይገባል እሺ እሺ እናመሰግናለን እሺ